Ele e localizați în Waco, ምን አይነት የጉዞ መረጃ አለዎት?
ሄሎ ጤና ይስጥልኝ። ሰላም ነው? አ፣ ትንሽ ድምፅሽ ይቆራረጣል።
አይሰማም?
አሁን ይሰማል። አሁን አለ።
እሺ፣ ምን አይነት የጉዞ መረጃ እንስጦት?
ወደ ኳታር መሄድ ፈልጌ ነበር።
ወደ ኳታር?
አ፣ እሺ፣ በምን ቪዛ ነው ወደ ኳታር መሄድ የፈለጉት?
ማለት ያው እ፣ ለስራ ነበረ መሄድ የፈለኩት እዛ እሺ፣
እና እንዴት ነው ያለውን ነገር አንዳንድ ነገሮችን መረጃ ልጠይቅሽ ብዬ ነው የደወልኩት።
እሺ፣ አንዴ መስመር ላይ ቆዩ።
እሺ። ክፈተው ጌታዬ፣ ክፈተው ያለ እስቲ ክፈተው